ሄሎ Hello ሰላም ነሽ?
ሰላም እንዴት ነህ?
Hello ትኬት ቆርጬ ነበርኩ። ከየት ነው የምንሳፈረው?
እንትኑ ጋር ነዋ ደርሷል ሰዓት እየመጣህ ነው?
አሁን ይሄ እንትን ወደ ሴንትራል አካባቢ ነኝ።
ምኑ ጋር ሴንትራል
ሴንትራል ጋር አዎ።
እሺ የምትመጣው ምኑ ጋር መሰለህ አዲሱ ዜሮ አምስት አዲሱ አስፓልት አይተሃል አ?
እ?
ዜሮ አምስት
እዚህ መንገድ ላይ አይቺ ነው መንገድ ላይ ጠብቄ አአ አይጭኑም አ- እዚህ ትኬት አዎ።
መጥተህ ትወስዳለህ ቢሮ ነው የምትመጣው እሺ።
ዜሮ አምስት አስፋልት አየህ አዲሱ
አዲሱ ዜሮ አምስት ሳልፍ አ
እሺ።
የቀበሌ አለ- አስሩ ማለት ነው ቀበሌ አስር ጠይቄ ነው የምመጣው።
የሚወስደው መንገድ አአ ይኸው ዜሮ አምስት አዲሱ አስፓልት ድልድዩ ጋር አልፎ
አይ